ጤና ይስጥልኝ። የቴሲ የበራ መረጃ ማወቅ ነው። በኮቱ መመራት አሁን ላይ ለጊዜው እኛ ጋር የተቆረጠ ሄሎ፣ ጤና ይስጥልኝ።
ደህና አደራችሁ።
ሰላም፣ እግዚአብሔር ይመስገን። ይሰጥ ኤርፖርት
ምን አሉኝ?
ስለ ኤርፖርት አዎ፣ መረጃ መረጃ እንሰጣለን ነው።
አዎ፣ እ፣ አክሱም ለመቁረጥ ፈልጌ ነበር። ምን ላድርግ?
እሺ፣ ይቻላል። ሊሉት
አዎ፣ ለአራት አራት መስከረም።
እሺ፣ አንድ ደቂቃ ጠብቁኝ።
እሺ።
አዲስ አበባ አክሱም አይደል?
አዎ እሺ፣ እያየሁት ነው። ለመቼ ነው የፈለጉት?